የዘጠኝ ሰለም ቢስትሪ ስራ ቤት ነኝ።
ድሮ አድርጌ ሁለት ሺህ እና ሰባት ሺህ
በዚህ ስልክ ነው
እ አዎ በዚህ ስልክ መቼ ሁለት ሺህ እና ነበር?
ሰባት አሁን አሁን
ስንት ብር ነው አባ?
አንድ ጊዜ አምስት አንድ ጊዜ ሁለት ሺህ አንድ ጊዜ አምስት ሺህ
እሺ ሁለት ሺህ ገብቶልሃል። እሺ እ እ አንደኛው ገብቶልሃል አይደለ?
አይደለም መጀመሪያ የላኳቸው ሁለቱ ገብተዋል።
አዎ
ከዛ በኋላ አንደኛው የላኳቸው pending ነው ሁለት አባ የሚለው?
ደግሞ አልገባም እ አዎ pending ነው የሚለው ትንሽ ጠብቀው እሺ ይገባል።
አየር ላይ ነው ግን እንትን አዎ ያለው አዎ pending ነው የሚለው እስከ ነገ ድረስ ይገባል። እሺ አዲስ አድርግልኝና ሁለቱን እሺ እሺ እሺ